መዘጋት አለበት።
hello hello
እ hello፣
አቤት።
ሰላም ከችፕችፕ ነበር የምደውልሎት።
አዎ ይቅርታ order አድርገውን ነበር ከዚህ በፊት
እ ምን የሆነ መጥቶ መዝግቦን ነበር።
እ የሆነ አንድ ይሄ የሆነ የሚያከፋፍሉት ናቸው።
አይ እንደዛ ሳይሆን እ አቮካዶ order አድርገውን ከዚህ በፊት እ አዎ ያልመጣልኝ መዝግቦ ነበረ መዝግቦ ነበረ፣ ግን እ ሰሞኑ አላመጣልኝም። ከ- ያው ከፍለን ነበር አላመጣልኝም።
okay፣ ተቀያሪ ነው።
እ እኔ እንጃ አቮካዶ አሁን ስልኩን ዜሮ ዘጠኝ ሀያ በዚህ ስልክ ነበር ደውሎ ያዘዘኝ የነበረው።
okay፣ እርስዎ ምንድን ነው admin ኖት ወይስ member?
ያው እኔማ ያው ለቤ- ለቤት ነው ለስራ ለስራ ነው። ዝም ብዬ ቁጭ ለየ- እሸጠዋለሁ።
እ አይ እንደዛ ሳይሆን ጠየቅኩት። ከዚህ በፊት order አድርገውን ያልመጣ product አሉት ወይ ነው?
መዝግቦኝ ሄደዋል። ከብር ከፍያለሁ፣ ግን መዝግቦኝ አልመጣም። ልጁም አልመጣም፣ ሰውም አልመጣም።
በዚህ ቁጥር ነው።
አዎ በዚህ ቁጥር እሺ፣ እስኪ መስመር ላይ ጠብቁኝ፣ check ላድርግልዎት።
እሺ
በሀያ ስምንት ያዘዙት አቮካዶ አዎ
እ እርስዎ ቶፊቅ ነው አይደለ?
እኔ ቶፊ ነኝ። አዎ እሺ፣ አምስት ኪሎ ማለት ነው። አምስት ኪሎ አቮካዶ
አምስት ሳይሆን አስር አይ አምስት ነው እዚህ ጋር የሚያሳየኝ አንድ አንድ ኪሎ ነው order ያደረጋችሁት።
እኔ እንጃ እንግዲህ አም- አስር ብሎኝ ነበረ። እሺ ያው ለማየት ነው።
አ- አገር ጸጋዬ አያና ዘውዲቱ ነው ከእርስዎ ጋር ያሉት።
አ ለሞከር እ በ- ለሞ- ለሙከራ ክል ያውና ወስድላለሁ ብዬ ነበረ። ያው አላመጣም።
ያውቋቸው ያውቋቸዋል እነዚህን ሰዎች?
አዎ ልጁ እኔ አሁን እኔ አላየሁትም። የዛ ቀን ያው በስልክ ነው ያወራን፣ ግን ብር ብሎኝ ሄደ። ወደ እኔ ደግሞ መኪና ይዤ ነበረ።
okay እሺ፣ ይሄንኛው አሁን አምስት ኪሎ ነገ ይምጣልዎት።
እሺ እሺ
እርስዎ ጋር አቮካዶ የለም አይደል?
አ- አለ ያው አለ።
አለዎት? ከኛ የወሰዱት ነው አዎ አይ አልመጣልኝም። አ- በፎቶ ነው ያሳየኝ።
በፎቶ ነው ያዩት እንጂ order ከዚህ በፊት የወሰዱት አቮካዶ የለም።
የለም እሺ፣ ነገ ይሄ የት ነው የሚመጣልዎት?
እ ወ- እዚህ ወንድ ሰላሳ ሁለት ማዞሪያ የት ነው ይቅርታ? እ፣ ሰላሳ ሁለት ማዞሪያ
እስ- ስም አለው?
እ፣ አ- የለም እ፣ ማ- የለም አ- ያው በዛ መውጫ ነው። አፍርሶብናል ቦቹ ስም ነበረው።
የሆነ ስም ቢነግሩኝ ጥሩ ነው። አሁን ድራይቨሮች የሚያውቁት
እ፣ አስ- አሰፋ አድጋ ቤት ፊት ለፊት
አይ አይ አይ የሰፈሩን ስም ሰላሳ ሁለት ማዞሪያ ሀና ማርያም
ሀና ማርያም ጋርመንት ነው።
ሰላሳ ሁለት ኧረ አይደለም እዚህ ኮተቤ
ኮተቤ ሀና ማርያም ነው።
አ- አ- አ- ኮተቤ ሀና ማርያም አ።
በቃ እሺ፣ ነገ ይመጣልዎታል።
እሺ እናቴ እሺ እሺ፣ መልካም ቀን። እሺ።
እሺ ለሁላችን